ይስጥልን። Best Bet ረዲት ነኝ የምለው
እንትን confirm አለብኝ አንድ ሺ አንድ መቶ ብር
እ እሺ አሁን የደወልክበት ነው የ Best Bet ቁጥር?
አዎ አዎ
ስንት ብር ነው?
አንድ ሺ አንድ መቶ መቼ ነው?
ለሊት
እሺ confirm አድርጌልሃለሁ። እሺ ገብቶልሃል። check አድርገው።
አይ እሺ ስለደውሉ እናመሰግናለን። መልካም ቀን